ነው።
Hello hello፣ አቤት አቤት።
መልሼ ደወልኩኝ።
እሺ የ warehouse manager ኡን አውርቼው ነበር።
እሺ።
product ኡን መልሰውታል አይደል? ሙሉ አዎ መልሰናል። ምንም Okay። አዎ አሁን refund ማድረግ ነው የምንችለው ብሎኛል እና refund እናደርግሎት ይሻላል።
አልወሰድም። እሺ ይሁን። አዎ ግን ቴሌብር ላይ ይሁን wallet ላይ እንትን ስለማይል ችግር የለውም። ቴሌብር ላይ ነው ማስልክሎት። የሙሉ አዎ።
product ኡን በእርሱ account ይገባል ብሩ ማለት ነው።
ችግር የለውም። በቃ መግባትም በቃ።
ይችላል። ግን wallet እሺ።
ላይ እንዳይሆን እሺ። አባ አይ ቴሌብር ላይ wallet ከሆነ እኔም እንደዚህ የ- ለእነሱ ለማ- አዎ የመጣ እንትን መቶ የተመለሰ እቃ ምናምን ከሆነ በቴሌብር ነው። በ wallet ስለማይመች ነው?
ችግር የለውም። አዎ እሺ በቃ ዛሬ በቃ መሆን ዛሬ ይችላል።
አስልክሎታለሁ። አዎ ዛሬ አስልክሎታለሁ። ወ- ወደ እስከ አዎ።
ዘጠኝ ሰዓት ድረስ ይገባሉታል።
እሺ ወንድሜ እሺ አመሰግናለሁ።
እሺ፣ እሺ መልካም ቀን። እሺ፣ መልካም ቀን።
ቻው፣ እሺ፣ ቻው።